ሰላም ጤና ይስጥልን ቤት ቤት እንደምን ሰላም ነው። አሁን የደወልኩት ልጅ ነኝ ሴተር እሺ በአርባ ሺህ በአንድ ጊዜ መውጣት ይችላለሁ ወይም አምስት አምስት ሺህ ላክልኝ።
እ አርባ ሺህ እንኳን ዛሬ አርባ ሺህ አሁን ብታወጣ ይሞላል። ምክንያቱም አምስት- ቅድም ስለወጣ አምስት አምስት ቅድም አውጥተህ የለ አዎ
ከሀምሳ ሺህ ሞላ በኋላ አይ በ- በታላቁ አሁን አምስት አምስት ሺህ ላክልኝ ወይም አንድ ጊዜ ብቻ?
ዛሬ ይልካል።
እ?
ስንት ይልካል? አምስት ሺህ ሁለት ሺህ አምስት መቶ ሶስት ሺህ አንድ ሺህ አምስት መቶ እየላክ ስለነበር አ- አስር አስራ ሞክረው እሺ